ጤና ይስጥልኝ።
አሁን ልደግሞ ልገባል።
ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ለማስመዝገብ ነበር።
እሺ እድሜዋስ ስንት ነው የህፃኑ?
አይ ወንድ ነው።
እሺ እድሜው ስንት ነው?
አስራ ሁለት
ይቅርታ እኛ የምንፈልገው ከአምስት ዓመት በታች ያሉ ህጻናትን ነው።
ግን እኮ ትልቅ ትላልቅ ህጻናትንም ስታቀርቡ አይተናል።
ይሄ የቆየ ነው ፕሮግራማችን ላይ ነው። አሁን ግን እጹብ ድንቅ ልጆች ብለን መጥተን ከአምስት ዓመት በታች ያሉ ህጻናትን ነው።
ባለፈው የቀረበው ቄሱ ስንት ዓመቱ ነው?
ይቅርታ እናት፣ አሁን እጹብ ድንቅ ልጆች ብለን የመጣ ነው ከአምስት ዓመትና ከአምስት- ከአምስት ዓመት በታች ያሉ ህጻናት ልጆች ነው።
እሺ እሺ እናመሰግናለን።